ጤና ይስጥልኝ የተሰጠኝ ማዕከል ባክዎ ልርዳዎት?
ጤና ይስጥልኝ TikTok ላይ አይቼ ነበረ ዱባይ እንደምትልኩ።
OK እጣ ውስጥ ለመካተት ነው?
እ?
እጣ ውስጥ ለመካተት ነው?
አዎ እሺ ሙሉ ስም ልውሰድ?
እሺ ሀኒ ማይክል
ማን አሉኝ?
ሀኒ ሀኒ ሀኒ ማይክል
ሀኒማ ሀኒ ማይክል OK
OK እሺ የአያት ስም እ ሌፎንድ
ሌፖርት ሌፎንድ
spell ያደርጉልኛል?
እሺ L E እ F
እሺ O N D
እድሜ
እድሜ 24
የትዳር ሁኔታ አላገባ?
አላገባ
እሺ ፓስፖርት አለው?
ፓስፖርት አዎ ግን መስከረም ላይ ነው የሚደርሰው ፓስፖርቴ
OK እኛም መስከረም ላይ ነው እንትን የምንለው። ስለ ETS ሰማንያ አንድ ሰማንያ አራት ምን አይነት አገልግሎት እንደምንሰጥ ይነግሩኛል?
እ አገልግሎቱን ብዙም አላወቅኩም ግን የማማከር ምናምን የቪዛ ማማከር አገልግሎት መሰለኝ
ቪዲዮውን በደንብ አላዩትም?
ቪዲዮን አ፣ ማለት ስለ እንትኑ ነው ስለ ዱ- ዱባይ ምናምን ታግ የተደረገው ነው እንጂ አላየሁትም በደንብ አይቼ ልደውል ይችላሉ፣
እሺ ይሻላል።
እሺ እሺ፣ እናመሰግናለን። መልካም ጊዜ።
እሺ እሺ